ምን ያላቅልሽ?
ሄሎ ሄሎ፣ ሰላም ጤና ይስጥልን።
ጤና ይስጥልኝ።
ባዩ ከችብችብ ነበር የምንደውልሎት።
እሺ እ ሊሊ ላይ order አድርገውን ነበር ዱቄት።
ልክ ነው። አዎ driver ኣችን ደርሶ አሁን ሊሊ ስልክ እያነሳችልን አይደለም። እንዴት ይሁን?
ቆይ እሺ፣ እሺ አሁን እኮ እየደወለለት እ ተይዟል ይላል ስልኩ።
okay ይደውሉለት። በጣም እ እየጠበቀ ነው driverሩ return እንዲያደርገው ተመላሽ እንዳይሆን ይቀበሉ፣ ይነ- ይንገሯት።
እሺ ያው ስልኩ ተይዟል እያለች ነው፣ እየሞከረች ነው።
እሺ ለእርሶም ደርሶ ቆሟል?
ይደውሉ። አዎ ቁሟል፣ ደርሷል።
አዎ፣ አዎ ቆሟል።
ያንሱ ያንሱ፣ ስልክ ያንሱ፣ ይደ- ይደውሉለት ለ driverኣችን።
እሺ፣ እሺ፣ መልካም ቀን።
አመሰግናለሁ።
እሺ